ሄሎ ጤና ይስጥልኝ Best Bet ወይ ሰላም ነው።
ሰላም
ወደ ቴሌብር ነው አላ- ወደ ቴሌብር አንድ ሺህ አምስት መቶ አልገባም account ነው
okay ወደ ቴሌብር ዊዝዶ አድርገ ነው አሁን በደወልክበት ቁጥር ነው አዎ አ- አንድ ሺህ አምስት መቶ አልገባም አካውንት አሽ ቼክ እያደረኩልን ነው አንዴ ጠብቀኝ እሺ እሺ
መቼ ነበር ዊዝዶ ያረከው አሁን ነው ቶ- ያ ዊዝዶ ነው ያረከው አይደለ ከ Best Bet account ወደ ቴሌብር ወ- ወደ account ወደ account ወዴት account አ፣ ወደ ቴሌብር ነው ወደ account ነው
ወደ ቴሌብር account ማለት ነው አዎ አዎ
ዛሬ ነው ዊዝዶ ያረከው ዛሬ ዊዝዶ የተደረገ ብር የለም አሁን አሁን በደወልክበት ቁጥር ሌላ ቤት ቤት ቁጥር አለክ
አዎ ሌላ አለክ ካለ ንገረኝ አይ አሁን ስራ አሁን ነው ዜሮ ዘጠኝ ሰባት አስራ አምስት
እሺ ሰላሳ እሺ ሀያ አንድ
እሺ
ሀምሳ ስምንት
ይሄ ማለት አሁን የደወልክበት ቁጥር ነው። በሱ ደግሞ ዛሬ withdraw የተደረገ ብር የለም። deposit ነው withdraw ነው ያረከው?
ወደ account ነው account ነው ወደ ቴሌብር ነው ወደ account ነው ወይ withdraw withdraw ነው
አዎ እኮ ወደ
ወደ ቴሌብር ነው ወደ አካውንት ወደ ነው ቴሌብር withdraw የተደረገ ብር የለም በዚህ ቁጥር። ወደ Best Bet ከሆነ ግን deposit ያረከው deposit ያረክበትን message ቴሌግራም ላይ ላከልኝ።
እሺ አንድ ሺህ አምስት መቶ የለም
እኮ deposit ከሆነ ያረከው deposit ከቴሌብር deposit ስታረግ message ይላክልሃል አይደለ?
message ልካለ አዎ ወደ ቴሌብር ነው
message ኡን ቴሌግራም ላይ ላክልኝ ለኔ።
ወደ ቴሌ- ወደ ቴሌግራም ነው አዎ ቴሌግራም ላይ ላክልኝ።
ዋላ ስልኪን ስልኪን
አዎ Best Bet ቴሌግራም የለህም?
እሺ እሱ ላይ ላክልኝ።